ጤና ይስጥልኝ።
አዎ ይስጥልን። ሰላም ነው?
እግዚአብሔር ይመስገን። እንዲሁም ቲቪ ነው። ምን ልርዳዎት?
እናውቃለን። እሸቱን ማግኘት ፈልገን ነበር።
ጉዳዮት ነበር ጉዳዮት ይንገሩና ሪፖርት አደርግልዎታለሁ።
እሺን አግኝተን ማውራት አንችልም በዚህ ጉዳይ?
ያው የተለያዩ ስራዎች ስለሚባል ጨረታ ላይ ስለምትሆን እኔ ነው ጉዳዩን የምቀበለው።
እሺ የሆነ ታሪክና የሆነ ከእሱ ጋር ውይይት የምናደርገው ነገር ነበርና ለዛ ለዛ ነበር የፈለግነው።
እኮ አሁን ኮሜዲያን እሸቱን የፈለጉበት ጉዳይ በዋናነት ለዚህ ለዚህ ጉዳይ ነው የፈለጉት። ስለ ጉዳዩ ዝርዝር detail ሳይሆን በዚህ ጉዳይ ማውራት ፈልጋለሁ።
እሺ አንደኛ ከእሸቱ ጋር ምክር ስለምንፈልግ ነው።
እም፣ ስለምን ፈልጉ ማለት ስንት ናቸው?
እ?
ምን ፈልጉ ማለት አይ ስልሽ አንደኛ እኔ በራሴ ያለው እና ልጆችም ስላሉ ከሱ ብዙ ነገር እንፈልጋለን ማወቅ የምንፈልገው እና ኦንላይን ትምህርት መማር ስለምንፈልግ እና አንደኛ ደግሞ ሲቀጥል የሆነ የምናወራው ታሪክ አለ። ሲቀጥል ደግሞ ምክርም እንፈልጋለን። ለዛ ለዛ ነው የደወልነው።
እኮ ስንት ናችሁ? ማለት ከየት ነው የደወላችሁት?
የደወልነው ከጅንካ ነው።
ከጅንካ አዎ ከጅንካ
እህ፣
እ፣ ለጊዜው ሁለት ነው።
እሺ። ተማሪ ናችሁ?
እም? አዎ ተማሪ ተማ- ናችሁ?
አዎ ተማሪ ነኝ ተማሪ ነኝ።
እም፣ የስንተኛ ክፍል?
ዘንድሮ አስራ ሁለተኛ ክፍል ተፈትነናል።
እሺ። ስለዚህ የአንቺን ስም ልያዝና የአንቺን ስምና ስልክ ቁጥር ትሰጪኛለሽ። ትንሽ እሺ።
ይንበል አትጠገም ባሳዝን
አትጠቀማ ባሳዝን
ማለት አትጠገም ባሳዝን ነው።
ይቅርታ
አትጠገብ ባሳዝን
ባሳዝን አዎ
ባሳዝን ነው።
አዎ ባሳዝን እሺ ከጅንካ ነው ያልሽኝ?
አዎ ከጅንካ
እሺ ስልክ ቁጥርሽን አንዴ ትይኛለሽ ይሄኛው ነው።
እኮ ንገሪኝ።
እሺ ዜሮ ዘጠኝ ዜሮ ዘጠኝ ሰላሳ ሁለት እህ
አርባ ሰባት
ሰላሳ ሁለት አርባ ሰባት እሺ አርባ አራት
አርባ አራት አልሞላም ዜሮ ዘጠኝ ሰላሳ ሁለት ዘጠና ሰባት አርባ ሰባት አሃ ዜሮ ዘጠኝ ሰላሳ ሁለት ዘጠና ሰባት ነው።
አዎ ዘጠና ሰባት እሺ ዘጠና ሰባት ሚሊዮን አልሰማሁሽም ነበር ይቅርታ። እሺ እኔ ሪፖርት አደርጋለሁ። እደውላለሁ። መልካም ቀን።
አሜን አሜን ለእናንተ እሺ